ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውልዎት።
እሺ።
order አድርገው ነበር አይደል? የበዓል አዎ፣
መደበኛ የዶሮ ጥቅል።
አዎ፣ እውነት ነው።
አዩት? ቆንጆ ነው ወይስ ቢስተካከል ብለው?
okay። በአጋጣሚ እህቴ ነበረች የተቀበለችው እና እሺ፣ እንትን አላልኳትም፣ ግን አስተያየት ካለ እደውላለሁ።
በቃ እሺ፣ እሺ፣ እሺ፣ እሺ። እናመሰግናለን። መልካም እኔም አመሰግናለሁ። እሺ።
እሺ።